Daadanneen maalii baafaa?
አምስት ሰላሳ ለሊፋን
አምስት ሰላሳ የለንም። አምስት ሀያ
ስንት ነው?
አምስት ሀያ በአንድ ነጥብ አንድ በባንክ ከሆነ
የሁለት ሺህ ስንት ነው?
ሁለት ሺህ አስራ አንድ
ቻንስ ግልብጥ ምናምን አለው የለውም። ሁለት ሺህ አስራ ሁለትም አለን።
እ እ
ሁለት ሺህ አስራ ሁለትም አለን።
ስንት ነው እሱ?
እሱም አንድ ነው በቃው።
ዋጋቸው አንድ ነው።
እ
እ ግልብጥ ግጭት ግልብጥ ምናምን የለውም።
የለውም
በቃ በፍተሻ ይቻላል።
እ አ በፍተሻ
ይቻላል ይቻላል።
የት ነው ያሉት እነሱ? ፓስተር ነው እዚህኛው ሲመጡ ይደውሉልን። ፓስተርና መስቀል Flower ነው branch ኣችን። ሲመጡ ይደውሉልን።
እኮ የትኛው እንደመጣ ንገረኛ። ከሁለት ሁለቱም ጋር ሆኜ ልምጣ እንዴ? እንዴት ነው?
አይደለም ጠዋት ይደውሉልንና ወ- ወደ ፓስተርም ከሆነም ወደ መስቀል Flower እንነግሮታለን። አባት መልካም።
እሺ